ጤና ይስጥልን።
አብሮ ይስጥልን።
አሪፍ ነው የምንደውለው፣ ስልኩ ተቋረጠ።
አዎ አውቄያለሁኝ። ያው ከዛ እንደሆነ እና- እና ይሄ ስልክ ቴሌ- ቴሌግራም ላይ ማግኘት ስላልቻልኩኝ እሺ በእኔ በእኔ መስመር በኩል add ብታረጉኝና እሺ፣ user ነው ደረሰኝ የምንንገሩት ደንበኛችን።
okay እሺ at
እሺ at አሪፍ
okay አሪፍ Pay P A Y P P Y ነው P A Y Y ያ እሺ ሰባ
ሰባ አዎ፣ ምንም space በቃ።
የለውም። ሁሉም small letter ነው። አዎ።
okay በእንግሊዘኛ ነው አዎ በእንግሊዘኛ at አሪፍ Pay ሰባ ብለው የላኩልን ሲልኩልን ምንም ምንም- space የለውም።
space የሌለው ሁሉም ማለት ነው በ small እሺ።
letter ሁሉም እሺ እሺ። ደንበኛችን ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡበት።
መልካም እሺ እሺ፣ ሌላ መረዳዎት ነገር ይኖራል?
እግዜር ይስጥልን ለጊዜው በቂ ነው እሺ፣ እኛም እናመሰግናለን ስለደወሉት። አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን ይሉት።